ወየኔ ዘምናን ዘምናኒት ወየኔ ዘምናን ወየኔ ዘምናን ዘምናኒት ወየኔ ዘምናን ለበጎ ማርከሻ ታጣለች መድኃኒት ታጣለች መድኃኒት ወየኔ ዘምናን ዘምናኒት ወየኔ ዘምናን ወየኔ ዘምናን ዘምናኒት ወየኔ ዘምናን እንደው ለሷ መርቻ ታጣላት መድኃኒት ታጣላት መድኃኒት ተማርን ከብላ ወለላ ሳይቷል በጣም አትቀልባ በጣም አትበትቷል አበደን ብትለኝ አልፈዋለሁ ችል ለማላማት አለ ስም አጠፋች ብዬ ለማላማት አለ ስም አጠፋች ብዬ ዛሬም ዘበና ነገም ዘበና ባይሆን አንዳንድ ቀናት ተሙች ነው መሸም ዘበና ነጋም ዘበና ወዳጅ አንዳንዴ ከላይ ሙች ነው የጊዜን ገመናዬን እንዴት ልሸሽገው እንዴት ልሸሽገው ነገሮኔ ገብቶ ክፍት እያረገው ክፍት እያረገው እምና ብዬ ሰው ሁሉ ከሞቅት እምና ብዬ እየተላቀቅ እምና ብዬ እየተላቀቅ እምና ብዬን እንደኛ ነገር እምና ብዬ ዛሬም አላለቅ እምና ብዬ ዛሬም አላለቅ ዘምናንዬ ወይ ዘምናንዬ ዘምናንዬ ወይ ዘምናንዬ ዘምናንዬ ወይ ዘምናንዬ ዘምናንዬ ወይ ዘምናንዬ ወየኔ ዘምናን ዘምናኒት ወየኔ ዘምናን ወየኔ ዘምናን ዘምናኒት ወየኔ ዘምናን ለፍቅሯ ማርከሻ ታጣለች መድኃኒት ታጣለች መድኃኒት ወየኔ ዘምናን ዘምናኒት ወየኔ ዘምናን ወየኔ ዘምናን ዘምናኒት ወየኔ ዘምናን እንደው ለሷ መርቻ ታጣላት መድኃኒት ታጣላት መድኃኒት ስታዘዝ መኖሬን ባሻነቴን አይታ ማፍቀሬም ሳይከብደው ሳይመስላት ውለታ አልባስ የቸገረው የጎበዝ ደጋጋ አዲስ ልምድ አመጣ ስዳ ልተዋጋ አዲስ ልምድ አመጣ ስዳ ልተዋጋ ዛሬም ዘበና ነገም ዘበናይ ባይሆን አንዳንድ ቀናት ተምች ነው መሸም ዘበና ነጋም ዘበናይ ወዳጅ አንዳንዴ ከላይ ምች ነው ያምሳሉ ተነሳል የአምላክ ልጅ አዳሙ የአምላክ ልጅ የሩቅ ይታየዋል እንኳን የገዳሙ እንኳን የገዳሙ ሮናንዬ የት ገባሽ የት ወጣሽ ሮናንዬ የት ቆየሽ ማለት ሮናንዬ የት ቆየሽ ማለት ሮናንዬ ሆድ ሆዴን ያልበላኝ ሮናንዬ ያልቆጨኝ መሰል ሮናንዬ ያልቆጨኝ መሰል ዘምናንዬ ወይ ዘምናንዬ ዘምናንዬ ወይ ዘምናንዬ ዘምናንዬ ወይ ዘምናንዬ